ሄሎ
ሄሎ አቤት፣ ሄሎ
ለማስከፈል ሄጄ ነበር።
እ፣ ግን የስድስት ዓመት ልጅ አይቻልም። እሺ ማሬ፣ አ?
የስድስት ዓመት አይቻልም። ስንት ዓመትሽ ነው አንቺ?
እ፣
ሄሎ
ሄሎ
ስንት ዓመትሽ ነው ማሬ?
ስድስት እ እ እድሜሽን አታውቂውም?
ስድስት
እ፣ እሺ እሺ። አሁን የስድስት ዓመት አይቻልም። እሺ ነገ ደውይልኝ፣ ሌላ ጊዜ ደውይልን፣ ሌላ ጊዜ ደውይልኝ። እሺ አሁን ላይ አምስት ዓመት እና ከዛ በታች ብቻ ነው የሚመዘገቡት።